ወይ ይቅርታ ቼክ አድርጊ መልሼ ልደውልሎት ብዬዎት ነበር። ወጥቶሎታል ፕሮዳክቱ።
አልደወለልኝም ግን ምህረት ጋር ነው የሚደወለው። ይቅርታ ሰሆኑት ምህረት።
አዎ
ኦኬ። በዚህኛው ቁጥሮትን ቼክ ያርጉ።
በአስራ አንድ ቤቱ አስራ አንድ ዘጠና ሶስት ዜሮ ስድስት ዘጠና ሳይፈሩን እሺ ዜሮ ዘጠኝ ሁለት
እሺ አንዴ ይቅርታሉ። እስቲ ፓፓዬ እሺ ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት
ሀምሳ ሁለት ሰባ አምስት ሰላሳ አንድ
ሰባ አምስት ሰላሳ ሰላሳ አንድ አንድ አዎ፣ ሰባ አምስት ሰላሳ አንድ አሉላ ይባላል። ይደውሉልን።
እሺ አመሰግናለሁ።
እሺ